ሄሎ ጤና ይስጥልኝ መሰረት ነኝ። መልሷል ልበልበት? ሄሎ ሄሎ ወይ
ሀምሳ ስምንት ሀያ ሀምሳ ስምንት ሀያ ምን አዎ፣ ሆነ?
customer location ቀይሮ ነው እዛ ወደ office የሚመጣ ነው እና ከቦሌ ነው pin ይደረግ።
ወዴት? እኛ ጋር አዎ ስሙ ማን ነው?
ሚስ ሚኪያስ ሚኪያስ። ቆይ እሺ አንድ
ፒን ይደረግ አይላለሁ ነው። አርባ አምስት ነው እያለ ያለው ቦሌ ቦሌ ነው አርባ አምስት ጋዲት እኮ ካስተመር የት ነው የቀየረብህ ሚኪያስ?
አይደለም ከስተመር ቀይሮ ምናምን ሳይሆን እ ስም ነበር ኦርደሩ ሊሆን የነበረው እና እሺ ቢሮ አሁን ይዛ ሆና ተብዬ ነው።
ሚኪያስ ገብሬ ነህ?
አዎ ፒን አርጉልኝ እያለ ነው ቢሮ የሚመጣው። አዎ ፒን አርጉልኝ። ችግር የለውም በ- የእናንተ ኦርደር ነው። ከጅ በርገር ነው ያዝከው ሚኪያስ?
አይደለም አይደለም ከኮኮን ነው። ካንስል የሚሆን ኦርደር ነው።
ኮኮን ሳሚን ያዘ- ያዘዘኝ።
ሳሚን ያዘዘኝ አዎ
የጂ በርገር ውስጥ ሚኪያስ በርገር
አይ እሱን አላውቅም።
ይኸው ለጂ በርገሩ ነው ወደ ቢሮ የሚመጣው እያሉ እኮ ነው።
ኧረ አይደለም ከጂ በርገር ኦርደር አለህ አንተ?
የለኝም።
ቆይ አንዴ ጠብቀኝ እሺ። cancel order ነው አምጣት አዎ ብዬ ነው።
cancel ነው።
ቆይ ሚኪያስ አንዴ መልሼ እደውልልሃለሁ እኔ እሺ።
እሺ order complete በይልኝ። እሺ
የትኛው ልበልልህ?
ሀምሳ ዘጠኝ ሰላሳ ሰባት ሀምሳ ዘጠኝ ሰላሳ ሰባት እና ሀምሳ ዘጠኝ ሰላሳ ሁለት ሀምሳ ዘጠኝ ሰላሳ ሁለት ሁለት ናቸው።
አ
እ፣ ጨርሰዋል? አ?
አ እሺ እሺ ሚኪያስ እነዚህን complete እላቸዋለሁ።
እሺ መልሼ እደውልልሃለሁ።
እሺ አዎ እነዚህ ሁለቱም